Hello ሰላም ጤና ይስጥልኝ። Best Bet
ጤና ይስጥልን።
እ፣
እንትን ነበረ እ፣ ሳንቲም ወደ ቴሌብር ለማውዛብ ይስደዋል ብዬ እሺ አሁን ከእንትንም ወጥቷል። ቴሌብርም አልገባም።
Okay፣ እሺ ስልክህን ንገረኝ። ስንት ብር ነው?
አንድ ሺህ ብር ነው። ቅድም process አርግተሽ ነበረ በሌላ ስልክ ደውዬልሽ Okay እኮ process ካደረገ ትንሽ የ processing time እኮ ስለሚፈልግ ነው። እሺ
Processing time ቅድም ከአምስት ደቂቃ ምናምን ይገባል ብለሽ ነበረ። ወደ እ፣ እኔ ላይሆን አራት እችላለሁ ያናገርኩህ፣ ግን እ፣ ይገባልሃል። ትንሽ processing time ይፈልጋል withdraw ማለት ነው።
እ፣
እና እና እና process አድርገው ሲጨርስ ይገባልሃል።
Okay processing ላይ ነው ወይ?
አዎ።
ደግሜ ደግሜ ልንገርሽ ቁጥር አይ ችግር የለም ይገባልሃል እኮ process ያደረገ ከነበረ ራሱ አዎ።
ራሱ ሰዓት ልብ- ወደ እንትን ያደርግልሃል ይገባልሃል፣ balanced ይሆናል።
አይ ከአሁን በፊትም ተለያየ ትንሽ እ፣ ፈጠን ብሎ ይገባ ነበረ። አሁን ግን
ያው ቆየ።
ትንሽ ብዙ transaction አለ በጣም ብዙ ማለት ነው። እና ያው እ፣ ሁሉንም ማድረስ ቶሎ ስለማይቻል እም፣ ሁ- ግን ሁሉም ይደርሳል።